ባለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት ቆዩ ከተዘጉ የቤቴ መጋኖች እጅግ ራቁብኝ የመዳኔ ቀኖች ዛሬ ሲበቃኛል ልነሳ ካልጋዬ በምልጃሽ ጸሎትሽ በሽታዬን ጥዬ በሽታዬን ጥዬ አይነቀል እግሬ ዘላለም ከደጅሽ ተመላለሽ ብሎ ካልዳሰሰኝ እጅሽ ማረኝና ልሂድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት ወገን ዘመድ የለኝ የሚረዳኝ ቀርቦ ልቤ ተሰበረ በሐዘን ተከቦ እንኳን የሚደግፍ ቢሰማኝም ጠፋ አሳየኝ በዓይኔ የችም ቀን አልፋ የችም ቀን አልፋ ያሰብኩት እስኪሆን አይና ያንቀላፋ ምሕረት ከሞላበት ከደጅሽ አልጠፋም። ማረኝና ልሄድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት የሚያድንሽ የለም እያሉኝ ብዙዎች ተግተው ቆጠሩብኝ የሞቴ ቀናቶች ባዘን አጎንብሼ እንባዬን ረጫለው ድንግል ካልዳሰሽኝ መቼ ቀን አላለው መቼ ቀን አላለው ኖራለሁ በተስፋ አንቺን ተጠግቼ አልቀርም ዘላለም የተገፋ ሆኜ ማረኝና ልሄድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ እጅሽ ላይ ከወደኩ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት አቃተኝ መጽናናት የእግሮች ሰንሰለት ላውልቅ ተፈውሼ አዲሱን ሰውነት በምልጃሽ ለብሼ አትደንም ባሉኝ ፊት ልቁም በምስጋና ህመሜ መሸፈን ይቻልሻልና ይቻልሻልና አቃስቴ ቆሞ ልሞላ ዘማሬ ድንግል በጸሎትሽ ታጥሮልኝ ደንበሬ ማረኝና ልሂድ ወደ ቤት